ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም ናችሁ?
እግዚአብሔር ይመስገን። ሰማንያን ሰማንያ ስምንት ላይ ነው የደወሉት Flintstone Homes። ምን አዎ።
ነበር? እሺ አይ ስለ እንትን መረጃ ፈልጌ ነበር የምን ነበር የፈለጉት? የአክሲዮን እ- ሽያጭ እ የአክሲዮን ሽያጭ ፈልገው ነው? ሄሎ ሄሎ ሄሎ ሄሎ ቆይ መልሼ ልደውልዎት።
እሺ